ጤና ይስጥልን።
ጤና ይስጥልን።
ጤና ይስጥልኝ።
ጤና ይስጥልን።
ከቢጃ ኢትዮጵያ ነበር የደወልኩሎት። አርቱ የመጠጥ ማከፋፈያ ነው የሚባለው ቤቶት
ናሽኝ እናቴ።
ይሰማዎታል?
አዎ እሺ፣ የቤቶት ስም አርቱ የመጠጥ ማከፋፈያ ነው።
አዎ
እሺ፣ ሰሞኑን አዲሱ የቢጃ የመለያ ቁጥሮትን ብለን SMS ልከንሎት ነበረ። ደርሶታል?
ምን hello?
መስመር ላይ ኖት?
አዎ
እሺ፣ ሰሞኑን አዲሱ የቢጃ የመለያ ቁጥር ብለን SMS ልከን ነበር። ደርሶታል?
እንጃ አላየሁትም።
እሺ፣ ም፣ ካልደረሶት እንድነግሮት ነው።
እ?
ካልደረሶት የቢጃ የመለያ ቁጥሮትን ልነግሮት ነው። አዲሱ የቢጃ የመለያ ቁጥሮትን።
እሺ እሺ
እሺ፣ ያዙ ሀምሳ
ቆይ አንዴ ቆይ ገዝታ እስክሪብቶ ልያዝ። ሄሎ?
መስመር ላይ ነኝ። ልንገሮት?
አዎ
እሺ ሀምሳ ሀምሳ ዘጠኝ አሁንም ሀምሳ ዘጠኝ
አስራ ዘጠኝ
አርባ ሰባት እኛ ጋር በደወሉ ሰዓት የቢጂአይ መለያ ቁጥሮትን ሲባሉ ይህን ይነግሩናል ማለት ነው።
እሺ ማለት የጊዮርጊስ
አዎ የጊዮርጊስ አዎ።
እሺ እሺ እሺ መልካም ቀን እንሎት እናመሰግናለን።